የሎተሪ ስለምትሰጥ
ሶስት team ቆርጬ ነበረ እና አንዱ ወድቋል።
አንዱ
አንዱ ወድቋል። Cashback አለው።
ሰ- odd ኡ ነው። odd ኡ ስንት ነው?
ስንት odd በላይ ነው የሚመለስ?
Total odd ኡ ለ lost ለሆነ በ odd ታካፍለው እና ከሀያ በላይ ከሆነ ቦነስ ይኖረዋል።
Okay ከሀያ በላይ አይ ሰ- ሰባት ሰባት odd ነው። በአምስት ሺህ ነው የተቆረጠ።
አዎ፣ አይ ሰባት odd bonus የለውም።
እሺ እሺ።